ምን አልገባሽም? ጨረሽ?
ሄሎ ሰላም ቤት ቆየሻ።
ሰላም ሰላም
አለን። እንትን እቃ ለማዘዝ ነበረ።
እሺ ምን ነበረ?
ግ- ግዴታ ሶስት ሰው መሆን አለበት እ፣ እንድታመጡልን።
አዎ ሶስት ሰው መሆን አለበት። individual ከፈለጉ ይችላሉ።
okay፣ ዋጋቸው እንደዛው ነው።
ዋጋቸው እንኳን individual ከሆነ የ delivery ም ይቆርጥበታል። እ፣ ዋጋው ከፍ ያለ ነው።
እ፣ ለሶስት ሰው ማለት ምን ያህል ማዘዝ ነው?
ለሶስት ሰው የፈለጉትን ያህል ኪሎ ማዘዝ ይችላሉ። ብቻ group ኡ እንዲሞላ ነው።
እ፣ ማለት አሁን ለምሳሌ እ፣ ሁለት ሁለት ሁለት ሶስት ሽንኩርት ባዝዝ ለሶስት ሰው ይሆናል ማለት ነው። ሁለት ሁለት ለምሳሌ ሁለት እርሱ- ሶስቴ አዎ አሁን ለምሳሌ እርስዎ ሁለት ኪሎ ነው ከ- የሚፈልጉት ሁለት ኪሎ እም።
ሽንኩርት እም።
ለ- ሌሎቹም አንድ የሚፈልግም ከ- ካለ አንድ ይችላል። አስር ሀያ የሚፈልግም ካለ እንደዛ ይችላል።
እህም።
ገብቶታል። ዞሮ ዞሮ በአንዳንድ ኪሎ አሁን ይሄ group ኡ እንዲሞላለዎት ብቻ ማድረግ እም።
ይችላሉ። ካልፈለጉ ሌሎቹ
እም።
እ፣ ለራስዎት እንዲመጣልዎት እ፣ አሁን ለምሳሌ አንድ ኪሎ የእርስዎን አድርገው ሌሎቹም አንዳንድ አድርገው ማስመጣት okay፣ ይችላሉ።
ሌላም ሰው መደወል አለበት ማለት ነው። ማዘዝ አለበት ነው። እኔው እ- ራሴ ለሶስታችንም ማዘዝ እችላለሁ።